ሄሎ
ሄሎ ሄሎ አቤት
ሰላም ነው?
ሰላም ጤና ይስጥልኝ።
ድል ገበያ በቴሌቪዥን እያስተዋወቃችሁ ነበር አዎ እሺ
እና ነው አድራሹ
እኔ እንዲመጣልህ የፈለግከው እቃ ነበረ ወይስ ምንድን ነው? ምን አልከኝ?
መግዛት አንችልም ቦታው ከነገራችሁ
ይቅም- ይቅርታ ድምፅህ ሩቅ ነው አልሰማሁህም።
ከቦታ መግዛት እናንተው ጋር መጣ okay እሺ እ፣ የፈለግከውን የእቃ ኮድ ስልሳ ሁለት ሀምሳ አንድ ላይ እ፣ text አድርግና እኛ ደውለን ከአንተ information እንቀበላለን። አዲስ አበባ ነው ክፍለ ሀገር ነው ያለኸው? አዲስ አበባ ነህ?
አዎ።
እሺ በቃ የምትፈልገውን የእቃ ኮድ አሁን ቲቪ እ፣ ቲ- እያየህ ነው ፕሮግራሙን? hello በቃ እየተከታተልክ ከሆነ በትክክል የፈለግከውን የእቃ ኮድ ስልሳ ሁለት ሀምሳ አንድ ላይ text አድርግና እኛ ደውለን ከአንተ information እንቀበላለን። መልካም ቀን።